ሄሎ ሄሎ
ዊ አይሰማም? ይሰማል አሁን? ፏድ አሁን ይሰማል።
እሺ፣ ሀሴት ነኝ። ላሞሪ ነው ከስተመር አምጣልኝ ብሏል። አ?
ሁንቴም ይስተካከልኛል።
አዎ፣ ስጨርስ ደውል።
እሺ ኧረ አ- ደውል አስሬን- ሳይሆን አይደለም ቦስ አስሬን ግን አበላሻችሁብኝ ሰዓቴን እራሱ
እኛ አይደለንም እኮ ከስተመር ነው።
የጠ- የላኩት ስንት ሰዓት ነው ቴክስቱን? እሺ ኦንቴም በዚህ ስልክ በዚህ ስልክ በዚህ ስልክ ልደውል አደውል ቦቱ ላይ ጨርሻለሁ ለከስተመር አልሼ ብለህ ኦርደር ነምበሩንም አንድ ላይ አድርገህ ጽፈህ ላከው ቦቱ ላይ እሺ የዛኔ እናስተላልፈዋለን።
እሺ